ሄሎ ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
አሁን ደውዬ ነበረ
እ? ቀኑን check አደረግ መቼ ነው?
ቀኑን ልነግርሽ ነው እንጂ አስራ ዘጠኝ ዘጠኝ ሁለት ሺህ አራት
በ- በፈረንጆች ማለት ነው አዎ አዎ
ዜሮ ዘጠኝ ስልሳ ሰላሳ ዘጠኝ ስልሳ ዘጠኝ አስራ ስድስት አይደል?
አዎ አዎ
በአስራ ዘጠኝ እኛ ጋር ምንም የሚመጣ withdraw የለዎትም። እሺ እነሱ ነው የሚጠይቁት አሁን
ሁለት ሺህ አስራ አንድ ላይ
አዎ፣ አዎ። እኛ ጋር ለመጨረሻ withdraw ያደረጉት በአስራ አራት ነው። ከአስራ አራት በኋላ የለም። እሺ? እሺ፣ መልካም ቀን። contact ያው አልናት ነገ ልደርሽና ቀርቼ